ሄሎ ጤና ይስጥልኝ ባምቢስ ያው ነው እሺ ካሪፍ ፔይ ነበር የምደውልልዎ ቅድም ደውዬ ተቋረጠ እ የፖስ ማሽኑን ችግር አልነገሩኝም ነበረ ፖስት ደንበኛቸው ቼክ ላድርገው አሁን እሰራበትና መልሼ እደውልልሻለሁ እኮ ብዬሻል ግን እሺ ያ- እንትኑን ከእንትን ካለ በኋላ እየስ- እየሰራ አይደለም ትንሽ ያስቸግራል ግን አሁን ቼክ ላድርገው ይሄ እሺ፣ ነው ቅድ- ለማለትም አ፣ ቼክ ማድረግ ጥሩ እሺ እውነት ነው ቅድም ያሉኝ ነገር ይቅርታ እሺ በቃ እ፣ check ላድርገውና ይኸው transaction ኡን ይኸው እስኪ check አደርገዋለሁ አሁን ካርድ ስመጣ እሺ ዘጠና ሶስት ዘጠና አምስት ላይ መደወል ይችላሉ